ጤና ይስጥልኝ። ስፖርት ነው ባፋው የምንለዳው
ጤና ይስጥልኝ።
አብሮ ይስጥልን።
ትናንት አይደለም ቅዳሜ ዕለት አምስት ሺህ ዝራብ አድርጌ ነበር፣ እሺ
ግን እስካሁን ፔንዲንግ ነው ያለው። እንትኑ ከ- ከ- ከሁሉ ስፖርት አካውንቴ ውዝራብ ሆኗል፣ ግን ወደ ቴሌብር አላለፈም እስካሁን።
እዛ ላይ ያለውን ፎቶ ያንሱና ይላኩልን ትራንዛክሽኑን አዎ፣ ልኬልን ነበር በ- በእንትኑ በቴሌግራም ልኬ ነበር፣ ግን ከላኩ እዛ ላይ መልስ ስለምሰጡት በትዕግስት ይጠብቁ። ብዙ issue ስላለ ነው።
okay፣ ግን ቅዳሜ እሺ፣ እሺ፣ አመሰግናለሁ።